ደውል እንዴ! እየደወልክ አስገባው እኮ ደውላ ነው ዋል ኦርደር አድርገው ነበር። ስቶር ላይ የለም አስገብተናል ብለህ ማሳወቅ መደወል እንዲያው ሄሎ ሄሎ፣ አቤት ሰላም ጤና ይስጥልን።
አብሮች ነበረ።
ከችችት ነበር የምንደውለው። hello ወየ ይሰማል።
ይቅርታ cucumber አዘውን ነበር አይደለ?
ኧረ ምን ብዙ ነገር ነበር አዘነ ነበር የመጣ ነገር የለም።
okay በጣም ይቅርታ ይቅርታ። product እጥረት አለ ግን cucumber እና beetroot ን refund እናደርግሎት ነበር።
እሱ ብቻ ሳይሆን ሌላ order ም ነበር፣ ብዙ order ነበር ሌሎቹ ይመጣሉ። የ cucumber ኡን ነው የምንሉት።
እኮ ከሰኑ አልመጣም። ትናንት ያዘዝነው ትንሽ ግን የትናንትና ገባ።
ምን አሉኝ?
ከትናንት በፊት ሌላ ነገር ብዙ አዘን ነበር፣ አልመጣም። ትናንትና ያዘዝነው ድንች መጣ።
አ፣ okay ዛሬ driver ኦች መጥተው ነበር እርሶ ሰፈር?
አህ፣
okay ከ cucumber ውጭ ሌላ ምን አዘዋል ያልመጣሉት ምንድን ነው?
ምንም ያለ-
hello
ወየ ቲማቲም፣
ቲማቲም ቲማቲም፣ አናናስ
okay ቲማቲም እኮ ሶስት ሰው ነው የሚፈልገው፣ ሁለት ሰው ነው ያለው እና fail አድርጓል። ብሩን ነው ተመላሽ የምናደርገው የቲማቲሙን።
ስለባለቤቱ የታዘዙት ይላኩልኝ ከመሩ
እተ- እሺ እሱን እንደዛ እናደርጋለን። አናናሱን fail አድርጓል፣ እንደዚሁ ተመላሽ ነው ብሩ ስላልሞላ ነው። ይቅርታ